ናፍቀሽኛል በጣም ከምነግርሽ በላይ ሩቅ ነው ያለሁት መጥቼም እንዳላይ አንቺ ብቻ ነበርሽ የምትረጅኝ አንቺ ብቻ ነበርሽ የምትወጅኝ ሁሉም ርቆኝ ብቸኛ ሆኛለሁ ሁል ጊዜም አንቺን እናፍቅሻለሁ ያኔ ስከፋኝ ሳይሽ ይቀለኝ ነበር ስከብደኝ ደግሞ ባንቺ ምክር አሁን ግን ከበደኝ ሁሉም ነገር በደስታ ልደሰት ብከፈኝ አልናገር ቶሎ እንደማይሳካ ሳስበው ምግብ አይደለም አንቺን ነው ምራበው ብቻ ሁሉም ይቅር እወድሻለሁ ምናልባት አንድ ቀን አገኝሻለሁ